ላይ ይረግሳል ማለት ነው። ከሻብላ ቤት
እንትን አሻራው ጠፍቶብኝ ነበር። scan ለማድረግ scan አላደርግም አለኝ።
ቲኬት ነው።
አ እሺ፣ መስመር ላይ ጠብቀኝ አንዴ።
እሺ።
hello cashier code አቤት። cashier code አስራ ሁለት
እሺ ሰማን አስራ ሁለት ሰማንያ አራት
አስራ ሁለት ሰማንያ አራት ስልሳ ስልሳ ሰባት ዬ
እሺ update ሆኗል። እሺ አሁን check አድርገው።
scan እኮ ነው አልሰራ ያለኝ እ?
አላነሳም ብሎኝ ምኑ
እስካን አሻራው ማለት ነው አሻራው ጠፍቶብኝ ነው።
እሺ ምን እንድነግረን የፈለግከው አንተ?
አይ ቀይ ካለው ንገረኝና ቀይ ያለው አዎ፣ ሶስት ቀይ ያለው ሶስት ጨዋታ
እንደቀጥል